ዶክተር አስሩ ስቤት
ሮ ይስጥልን። እንዴት ነህ? ሰላም ነው አለን ይመስገን። እንትን ያ- ያልታረመ ውጤት ነበረኝ የትላንት ወዲያ
ኦኬ የሆድ ትኬት እ? ትኬት የሆድ ሳይሆን ትኬት ማለት ነው አ? የስፖርት የወላ- የወላይ ነው።
ኦኬ የኳስ ነው አይደለ አ፣
እ፣ ልከውልናል የትኬት ID ቴሌግራም ላይ
አ፣ እንትኑን ID ዩን ID አቴልን ገረ ያላችሁ ከላይ ያው ሀያ digit ID ሊነግሩኝም ይችላሉ ቴሌግራም ላይ መላክ ይችላል ሀያ digit ነው ሀያ digit አለች ከላይ ያው ፊደል- ፊደልና ቁጥር ያላት
እሺ
የቴሌግራም ስልክ ልስጦት ይልኩልናል እዛ ላይ ያው አሁንም መንገድ እችላለሁ እሺ ችግር የለም ይገሩ
ሰባ ሰባት እሺ አርባ ስድስት እሺ A
ሰባ ሰባት አርባ ስድስት A
ሀምሳ አራት እሺ BB እሺ አራት እሺ ኤ እሺ ሰማንያ ስድስት
እሺ ዘጠኝ እሺ B
B
ሀያ ሁለት B ነው አይደለ D አይደለም B B እሺ B ሀያ ሁለት ሰባ ሶስት እሺ D
የመጨረሻው ምንድን ናት D D B
D D D እሺ እሺ የእሑድ ነው አይደል ያልኩት?
አ
okay እያመጣኝ አይደለም። እን- እንናበባ አንድ ጊዜ ለአንብብሎትና ትክክል መሆኑን ያረጋግጡልኝ።
እሺ ሰባ ሰባት አርባ ስድስት
አ ኤ A ሀምሳ አራት B አ።
B አራት እ?
A B B እ? B B ብቻ ነው ቢ ቢ አይደለም አንድ B ነው።
አንድ B ነው
እሺ B A- B አራት A ሰማንያ B።
ስድስት B ሰማንያ አራት B ብለህ ሰማንያ አራት ከእንደገና ልንገርህ Okay አገኘሁት። በቃ አመጣልኝ። አንድ game ነው አይደል?
አንድ game ነው እሺ ቼክ ላድርገው። እሺ ምን ነበር ወይጀሩ first half ሁለት ለአንድ ነው የሚለው first half correct score ነው
እሺ ሪፖርት አድርግሎታለሁ። ይስተካከልሎታል።
እሺ አባ ይታረማል። ትኬት ያው እቺንም በዛው እንትን ትልልኛለህ ይሄኛው በእርግጠኝነት የተስተካከለ ነው ያለቀ ነው ይሄ በራ ዜሮ ስልሳ ስድስት Okay ሌላ ትኬት ነው።
አ
እሺ zero zero ስልሳ ስድስት E እሺ F
F እንደገና F እሺ
D D
ኢ እሺ B D ስምንት እሺ F
F
አርባ ሶስት እሺ
F
እሺ ስድስት እሺ A
A
zero እሺ ሰባት
እሺ ኤፍ ስድስት
ኤፍ ስድስት አመሰግናለሁ።
ችግር የለም።
እሺ እሺ